ሄሎ ጤና ይስጥልን ችብችብ ጤና ይስጥልኝ። እኔ መች አብሮ ይስጥልን።
እ ይኸውልሽ እንትን ፖታቶ አዘን ነበረ እና እሺ ዛሬ ስራ ዝግ ነው። ትራኮን ስራ ቦታ ነው ትራኮን በዚህ ስልክ ነው እና ኦርደር የሆነ አሁን ያደረጉት?
ኮድ ቁጥር ተልኮልኝ ነበረ እና እንዴት ነው ደሊቨር ሊያደርጉልኝ የሚችሉት?
የሞተኝ ለተኛው- ቸርቸር ነው
ት- አዎ፣ ትራኩን እዛ ነው የሞላሁት። እኔ አቃለ ያለሁት ላፍቶ ነው ኪሎ።
ላፍቶ ነው አዎ።
እ ሀያ ሶስት ኪሎ አዎ።
ስለዚህ አሁን እስከ ሰኞ ስራ አይገቡ
ሰኞ ማክሰኞ ነው የምገባው።
ማክሰኞ ነው የሚገቡት።
እም፣
በቃ እሺ፣ ለማክሰኞ ላስተላልፍሎት።
እንደዛ ይሻላል።
እሺ፣ እሺ፣ እናመሰግናለን። መልካም okay thank you